ማሪባባ
ከእንትን ላይ ስልካችሁን ወስጄ ነበረ። መኪና አላችሁ እንዴ?
ምን አይነት መኪና?
የያሪስ compact የያሪስ compact ሁለት ሺህ አስር አለን።
ስንት ነው? ሁለት ሺህ አስር አስራ ዘጠኝ ከሀምሳ
ሁለት ሺህ ሰባት
ሁለት ሺህ ሰባት የለንም። አስራ- ሁለት ሺህ አስር ብቻ ነው አሁን እመቤት ያለን። ነገ ከነገ ወዲያ ይገባሉ።
እሺ፣ ሁለት ሺህ ሰባት እስከ ስንት አ- ነበረ? መኪና ልሸጥ ፈልጌ ነበረ።
እኮ አይተን ነው አባ እመቤት መጥቶ አይተን ነው ነው የምንገምተው።
ፎቶ ነው ወይስ ደግሞ በእንትን ልላክላችሁ?
ቴሌግራም ላይ ላኩልኝ።
እሺ፣ ቴሌግራም ቁጥርሽስ?
ዜሮ ዘጠኝ የያዙ ዜሮ ዘጠኝ ስልሳ ስድስት ዜሮ ዘጠኝ ስልሳ ስድስት
ስልሳ አምስት